ጤና ይስጥልን። ቤት ቤት ቤቲ ነው የምንረዳው።
ሰላም ጤና ይስጥልኝ ቤት እግዚአብሔር ይመስገን። እንትን አዲስ ደንበኛ ነበርኩኝና እሺ ሊንኩም ምናምን ተልኮልኝ ነበረ። በቃ መጫን አልቻልኩኝም። ኢንዴስኩን ቁጥሩን ልኬላቸዋለሁ። በዛ የት ነው?
ገብተው እንዲጭኑልኝ ነበረ።
የት ነው? ይቅርታ ምዕራብ ሐረርጌ በዴሳ
በአዲስ ሰማ ልበል አንተን ቢኒያም ንጉሴ።
ቢኒያም ንጉሴ። እሺ ቴሌግራም ላይ ለአሁን ራሱ እየጻፍኩ ነበር። እንትን እያልኩ ነው ልኬላቸዋለሁ። አሁን ራሱ እሺ አንዴ cashier ኡን create እናድርግልህና AnyDesk ገብተን እኛ በ link ኡ እንሞ- እንሞላልሃለን። እሺ ትንሽ ታገሰኝ።
እሺ cashier እሺ create ችግር እያደረግን የለም።
ነው።
እሺ እሺ ቢኒያም፣ እሺ እዛው ላይ contact እናደርግሃለን።
እሺ እሺ እሺ